ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት?
ሰላም ነው። እንዴት አደራችሁ? ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
ምንድን ነው እንትን ውጤትም ትላንትም ሞልተን አለቀቅ አለ- አልተለቀቀም። ሁለተኛ እም፣ ሂሳብ ለማስገባትም ምንድን ነው ችግር?
ሂሳብ ለማስገባት አንቀበልም።
ቴሌብር እም።
አለ። በሳፋሪኮም እ፣ ሲም ካርድ ነው አይ እንዴ?
አይደለም፣ በቴሌ ነው።
በ- በዋይፋይ ነው የሚጠቀሙት።
አይ በ data ነው፣ ኢንተርኔት ነው።
ስለዚህ ይሰራል። ቴሌብር deposit ይሰራል።
ነው ይሰራል።
አዎ ይሰራል። ዲፖዚት ኦኬ እ፣ እንትንስ እ፣ የቱን ውጤት ቲም የትናንትና ቁጥሩን ይንገሩኝ።
ሶስት ነው። አጋጣሚ ሶስት ጨዋታዎች ናቸው።
እሺ screenshot አድርገው ቴሌግራም ላይ መላክ ይመቸታል።
እስኪ ወይ ቴሌግራም ላይ እልክልሻለሁ ወይንም ደግሞ ትኬት ቁጥሩን አሁኑኑ እነግርሻለሁ።
እሺ እሺ አይችም። እሺ እሺ መልሰው ይደውሉ።